Hello ጤና ይስጥልኝ። ቤት መስርተው Hello sister አልገባም እኮ process ኡ።
ምን ነበር? ይቅርታ።
ያውን ልጁ ነው ው በእንድንጋ አልኩት አይደለም።
እሺ ከዛ ምን ይላል? እኔ ደግሞ screenshot ተደርገውት ከዛ
እሺ ኮዱ አልተጻፍም። ካልተጻፍክ ራሱ ደግሞ የአንተ ስልክ አይደለም ከንሰል ብቻ ትላለ። መጀ ሌላ ቀን እንደዛ ብቻ ነው።
ምን ነበር? ዲፖዚት ነው።
አዋ አይ ዊትድራው ፎጀር
እሺ የሀምሳ ብሩ ነው።
አይ እሺ አንድ ያው ያ ፌስቡክ ውስጥ ስንት አደረኩት? ስምንት መቶ እና አንድ ደግሞ ሁለት መቶ
እሺ በዚህ ስልክ ቁጥር ነው።
አይ ስልኩ እናግራለሁ። የአባሽ ቤት እሺ ንገሩኝ።
ዜሮ ዘጠኝ
እሺ ቆይ ሀያ ሶስት
እሺ ቆይ አንዴ እሺ
እሺ ንገሩኝ። ሀያ ሶስት ዜሮ ዘጠኝ ሀያ ሶስት እሺ ሰባ ሁለት እሺ ዜሮ ስድስት እሺ
ሰማንያ ሰባት ሰማንያ ሰባት አ እሺ የዛሬ ነው።
አሁን አው የዛሬ
እሺ ቆይ አንዴ መስመር ላይ ጠብቁኝ። እሺ እሺ እሺ
እሺ በ voucher ነው አይደል ያደረጉት?
አዎ
እኮ እሺ voucher code አልደረሱትም?
እ?
voucher code አልደረሱትም?
አዎ
ደርሶታል አይደል?
አሁን voucher voucher code ኡ አልገባሉትም ወይ?
ቶሎ አሁን አይ ስልኩ እኔ አይደለማ ስልኩ በሌላ ሰው ነው የተደርገውት።
እኮ ገና እኮ አልተሞላም። ቮቸር ኮድ ደግሞ ስልኮት ላይ ተልኳል አይደል? ስልኮት ላይ ቮቸር ኮድ አልተላከም?
አ- አ- ፎቸሩ ቮቸር ኮዱ አለ አይደል?
አዎ ስ- አይ- አይ ቤስት ቤቱ ያ ያ ቤስት ቤት ብቻ ነው ያ አሁን ያናገረው።
እኮ ገባኝ። ቮቸር ቮቸር ኮዱ አልደረሱትም ወይ?
ፎ- አዎ አልደረስም። አዎ
እሺ history ውስጥ ገብተው ያገኙታል።
history ያ history ውስጥ ከዛ voucher history የሚል አለ
history ውስጥ ያው ገባው እኮ እኮ ከዛ voucher history የሚል አለ አይደለ ካጠገቡ
እ ያ voucher ኡ ስጥልኝ
እኮ voucher እ?
history የሚል አለ እዛ ውስጥ
አዎ አዎ